ሄሎ ሄሎ ሄሎ እ ሰራልክ አዎ ከፍቷል አሁን እህ ምን ይላል የ ምንድን ነው የምናምን የስራ ጣቢያዎችን እና ከስር እንደገና ይጠይቁ ይላል እ ኮድ መቶልሃል
ኮድ ልክ አለ የሆነ ኮድ አለ?
application ከፍተው ካርታና ኮድ ይታይካል አዎ እሱ ላይ እሱ ላይ ስትደርስ አጠገቡ ያለችዋን button ንካት
እሺ ልዝጋዋ እንዴ ይቀርታል እሺ ችግር የለም እሺ